hello hello hello እንዴት ነው አባ?
ሰላም ሰላም። እንትን ነበር ትላንትና አስቤዛ መቶልኝ ነበር እና እሺ እ፣ ካሮት ነበረ ሶስት group መስርተን የላክ ነው ማለት ነው እሺ እና አንዱ ሁለቱን የመጡት አንዱ አልመጣም። እ፣ ሪፖርት አድርጌላት ትላንት ጥቅል ጎመን እንደ ድንገት ተረስቶ ነበረ ከእሱ ጋር ልክልሻለሁ ብላኝ ነበር። አ- አልመጣም አሁን።
okay እሺ በዚህ ስልክ ነው order የተደረገው አዎ
ይቢ በሚል ነው አይደል አዎ
ካሮቱ ተረስቷል ነው ያሉኝ
አይ ካሮት እኮ መጥቷል ግን አዎ ሶስት ነው። ሶስት ሰው ነው create ያደረግ ነው። ይዊ ፍሬዎትና እ፣ ያ ሊዲያ ሚል ማለት ነው።
okay አዎ ውስጡ ግን ያለው ሁለት piece ነው የመጣው።
okay ስለ አንዱ ተረስቶ
okay አንዳንድ ኪሎ ነው የመጣላችሁ ማለት ነው አንድ ኪሎ ይቀራል አ፣ አንድ ኪሎ ይቀር ነበር ትላንት ነግሬያት፣ በቃ ከ cabbage ኡ ጋር አንድ ላይ እንዲመጣ ሪፖርት አድርጌልሻለሁ ብላኝ፣ እ፣ ጥቅል ጎመኑ ብቻውን ነው የመጣው እ፣ ተረሳ ማለት ነው አሁን okay ጥቅል ጎመን አ፣ ስለዚህ በቃ refund ብናደርግለት አሁን የካሮት ብር ትችላለህ።
እሺ በዚሁ ላስገባው አዎ በዚህ ቁጥር ቴሌብር አዎ።
ይጠቀማሉ አይደል አዎ በቃ የአንድ ኪሎ ስልሳ ስምንት ብር ነው እርሶ account ላይ እንዲገባ ያደርጋሉ በቃ እሺ፣ ጥሩ እሺ እሺ መልካም እሺ፣ አመሰግናለሁ። እሺ።